group እኮ የለኝም መቼም ትላለች አንዲት ደውላ hello ከጅብጅብ ነው የደወልኩሎት መሰረት እሺ አዎ እሺ አዎ ዛሬ ይመጣሎታል driver ይመጣል ስልክ ከደወሉ ያንሱላቸው
አዎ ሳር አዎ እሺ ስልክ ልንገሩት ምናልባት ልንገሩት እና ከቆየ ይደውሉለታል እሺ እስቲ ቁጥር ያዥ ብለኝ ዜሮ ዘጠኝ ሀምሳ አንድ
እሺ እንትና ነን ማቲ ነው ማቲያስ ነው አዎ
ግን ስልኩን አላውቀውም እሺ እሺ።
ሀምሳ አንድ መጀመሩ ሰማንያ ዘጠኝ ሀምሳ አንድ ወይ ሰማንያ አንድ ዘጠኝ ዜሮ ዘጠኝ ሀምሳ አንድ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ አርባ ስምንት ሰማንያ
አርባ ስምንት ሰማንያ አዎ ይደውሉለት እ፣ ቆይቶ ይደውሉለት እሺ።
አሁን እየወጣ ነው ከቢሮ
እሺ እሺ እሺ አመሰግናለሁ እሺ